ጤና ይስጥልኝ ማንቺስ በርገር። ሄሎ chicken wrap ዞዝኝ እስቲ እ እ chicken wrap
ችክን ቦሬሳ
ያ ቦረቶ ነው ብትሉት እናንተ ግን chicken wrap ነው።
እሺ ቺከን ራፕ አንድ ነው።
አዎ የት ነው
ትእዛዝ ኬድ አለፎም መቃሚያ ቤት
እ
ትእዛዝ ኬድ አለፎም ጋር አለፎም እሺ እሺ
እና አንድ ጁስ እሺ፣ አንድ ጁስ ምን ጁስ ይሆንልህ?
እ ም፣ ፓፓዬና ማንጎ
ማንጎ የለንም ይቅርታ።
ፓፓዬና እ እ
ፓፓዬና አቮካዶ አድርጊው።
ፓፓዬ በአቮካዶ normal ነው shake ነው?
ሼክ ይሁን።
እሺ እሺ
እሺ።
ያኛው